ሌላው ሆስፒታል ይቆራረጣል። ዝናብ ሆኖ ነው ተሜ ዝናብ ጠፍቷል።
እ እ ዝናብ ሆኖ ነው። እብድ- እሺ አሁን መጣ።
አ ዝናቡ ትንሽ እዚህ ያስቸግራል። እየዘነበል ሲል አሁንም ሁላቸውም
ስንት order ነበር ንገረኝ?
አስራ አራት ሰላሳ ድል አስራ አራት ሀምሳ ሶስት ሁለቱም አስራ አራት ሳምሮኝ ሀምሳ ሶስት እና
አስራ አራት ሰላሳ አንድ አንዴ check ላድርግ።
አስራ አራት ሰላሳ አንድ እሺ complete ብቻ አይደለ? ሄሎ ለምን እ?
complete አይደለ አብዲ?
አ- አ- እሺ፣ አ- እሺ